ያልኩት ምሽቱ የእንትና የለ
hello
hello፣ ጤና ይስጥልን።
ጤና ይስጥልኝ።
ከቺፕቺፕ ነበረ የምደውልሎት።
እ
ቺፕቺፕ order አድርገን እሺ።
መጣ item ነበሩ
ምን አልክ? ምን አልሽኝ?
order አድርገን መጣ item ነበሩት።
አዎ አዎ፣ ማንጎ ምን ነበር?
ማንጎ እሺ ነው።
እ፣ ማንጎ አሁን warehouse ም ስለሌለ refund ነው የምናደርግሎት።
አዎ ጠዋት እኮ ጠይቃው ነበር እንደዛ ልጄ ብለው አይ ይመጣላችሁ ብለው ነበረ።
አይ refund ነው የሚደረገው ስለሌለ እሺ refund እናድርግሎ ከይቅርታ ጋር።
እሺ በቃ ጠዋት እንደዚህ ግን ብላ ጠይቃው አይ ላ ይመጣላችኋል ብሎናል። እንግዲህ ከ- ከተቀየራችሁ ሀሳባችሁንም ጥሩ
አዎ አሁን ያው warehouse ስለሌለን ነው check አድርገን ነው።
እሺ እሺ እሺ እሺ፣ መልካም እሺ።
ሰላም ደር